ምንድነው ካይኔ ካይኔ ካይኔ ካይኔ በስንት አጀመሃል ካይኔ በሰው ተከብቤ ካይኔ የሚቀዘቅዘኝ ካይኔ ለምንድነው ልቤ ካይኔ ነጠላና ኩታ ካይኔ ሳላጣ በርዶኛል አሁንም አሁንም አንድ ሰው ይለኛል አንድ ሰው ይለኛል አንድ ሰው ይለኛል አንድ ሰው ይለኛል አንድ ሰው ይለኛል ታቦት አልዘክር ያዘቦቱን ያውደ ዓመቱን በውል ቆጥሬ ግን ትዝ ይለኛል መቼ እንደሆን ቀኑን እንጃ ድንገት አብሬ በእንጀራ ጉዳይ ተወዳጅቼ በክፉም በደግ በአጋጣሚ ጓደኞቼ